ሄሎ ሰላም
ሄሎ ሰላም፣ ጤና ይስጥልኝ። በሽ
እሺ አዎ፣ ብር ወደ ባንክ withdraw አድርጌ እሺ፣ ቀረብኝ አንድ ሺህ መች ነበር መች ነው ያደረግከው?
አሁን አካባቢ እሺ፣ ስልክህን ንገረኝ።
ዜሮ ዘጠኝ አስራ ሶስት እሺ፣ አስራ ዘጠኝ እሺ፣ ስልሳ ዘጠኝ እም፣ ሰባ
አንዴ ጠብቀኝ። የለ እሺ እሺ እናቴ
እሺ፣ አቡበከር አህመድ ላይ ነው።
አቡበከር አህመድ አ።
እሺ፣ እ፣ process እያደረገ ነው። እሺ፣ አንድ እሺ፣ ሰዓት ባይ።
ያክል ጠብቀውና ከዛ ካልገባ ይገባል።
መልሰህ ደውልልኝ።
እሺ ማይ እሺ፣ አመሰግናለሁ።
እኔም አመሰግናለሁ።